ጤና ይስጥልኝ። ሁሉ ስፖርት ነው። ባኮ ምለዳው
አይ ቁጥር የቲኬት ቁጥር check ለማድረግ አሁን ነበረ እና ሁሉም ነገር አል- ጨዋታው አልቋል፣ ግን አልሰጠኝም። ለዛ ነው
ምን የተራዘመ ጨዋታ የለም ወይም የተቋረጠ
አይ የተቋረጠ የለም አልቋል።
የተራዘመም የለም።
የለም እሺ፣ በቴሌግራም ት- ትኬት ID ዎትን ወይም ደግሞ የትኬት ቁጥሮትን ይላኩልን።
በዚህ በድምፅ አይቻልም።
እሺ፣ እንገሩኝ አሁን አርባ ሰባት አስራ ስድስት አንድ ጊዜ ጠብቁኝ።
እሺ
እሺ፣ አርባ ሰባት አስራ ስድስት አስራ ስድስት
ሰባት እሺ፣
እ ሰማንያ ስድስት እሺ፣
ሰባ ሶስት ሰባት
እሺ፣ አርባ ሰባት አስራ ስድስት ሰባ ስምንት ስልሳ ሰባት ሰላሳ ሰባት በኦንላይን ነው።
አዎ
እሺ፣ አስተላልፍ የለታለሁ
okay እሺ እ